ሰላም ጤና ይስጥልን ቺቺ ነው ሰላም አብሮሽ ምን አሉኝ?
order ነበረኝ ብስራት በሚል ይዟል።
በዚህ ቁጥር ነው
አይ በዜሮ ዘጠኝ ሀያ አስራ ስድስት ዘጠና አንድ አርባ አምስት
0920
አስራ ስድስት እሺ ዘጠና አንድ አርባ አምስት
ብስሬ በሚል ነው አዎ እና ከስራ ቀርቼ ነበር order ኡን ለመቀበል ሲል ሹፌር
በአስራ አምስት ነበር order ያደረጉት በቆሎና Lifebuoy በቆሎ ያርጓል።
እሺ ሁለቱ ያው ይመለሳል። ሌላው ሰባት item አንድ ሰው ስለሚቀረው የበቆሎ refund ነው የሚደረገው ብሩ።
እሺ ሌላው ሰባት item አለኝ already success የሆነ
okay ከአስራ አምስት በፊት ማለት ነው። ከአስራ አምስት አስራ አምስት ላይ ሁለቱን ብቻ ነው order ያደረጉት።
አይ አለኝ ሰባት item
በአስራ አራት ነው ማለት ነው።
June አስራ አራት July ነው በአስራ አራት ካሮት አለ፣ አቮካዶ አለ፣ ድንች chips ኡ fail አድርጓል፣ ቲማቲም አለ፣ ሽንኩርት አለ፣ ድንች አለ፣ ድጋሚ okay፣ ፓስታ፣ apple አለ። ምን አለ?
ካሮቱን ቅዳሜ ዕለት አምጥተውልኝ ነበር። ከዛ ሌላውን እሁድ ይመጣልሻል አሉኝና እሁድ